ጤና ይስጥልኝ ቴክ የበራ መረጃ ማዕከል እባክዎን ልርዳዎ?
አ- hello ጤና ጤና ይስጥልኝ።
ሰላም ደህና ዋልክ?
እግዚአብሔር ይመስገን።
እንትን ነበረ ትኬት እናንተ ተቆርጦ ነበርና እ፣ ለማራዘም ፈልጌ ነበር አባሽ ያው እዚህ ነበር የተቆረጠው?
አዎ ከአዲስ አበባ ኬንያ እያሱ ገዛኝ ቡልቡላ የሚል እሑድ ማሚት?
ማታ ነበርና እያሱ ገዛኝ ቡልቡላ
እሺ
ለእንትን ፈልጌ ለእሑድ ነበርና መመለሻው እም፣ ወደ ሮብ ማታ ወይ ደግሞ ማክሰኞ ማታ ልታደርግልኝ ፈልጌ ነበር።
okay ሶስቱ ናቸው አንድ ላይ የተቆረጠው ትኬት ነው?
አይደለም ለየብቻ ነው አንድ ሰው ብቻ።
okay እሺ አንድ check እያደረኩት እሺ።
ለመቼው ነው ያሉት?
እ እ?
ለመቼ ነው ማራዘም የፈለጉት?
ለሐሙስ ማነው ለሮብ ወይ ደግሞ ለማክሰኞ ማታ ከሁለት አንዱ።
ለሮብ ወይ ለማክሰኞ ማታ?
አዎ እሺ ቴሌግራም ላይ ያለውን መረጃ ልክልዎታለሁ።
እ? እሺ አባኬ ስንዋጋቸው ነው ሰዓት አዎ፣ ሁለቱም ዋጋ- ሰዓት ንገረኝ።
ዋጋውን ማክሰኞ ዋጋውን- ከሆነ ማታ ነው ግን እሺ አባ ምን አሉ? ማታ?
ማክሰኞ ከሆነ ማታ ነው መሆን ያለበት። አዎ እሺ እሺ፣ check አድርጌ ሁሉንም እዛ ላይ እነግሮታለሁ።
እሺ እሺ
እም።